ሄሎ ጤና ይስጥልኝ። ሄሎ
አቤት ትሰማለህ? ምን ቢጂአይ- ልርዳው?
ዲ- አዎ፣ አዎ፣ ከቢጂአይ አዎ ቢጂአይ ኢትዮጵያ አዎ፣ ነኝ።
ይኸውልሽ የኔም ቤት የኔም ቤት አቤት አው- ሰማኝ።
አዋሬ አዋሬ አካባቢ ነኝና አዋሬ አካባቢ ነው።
እህ የ promoter ሩ ስልክ ማግኘት ፈልጌ ነበረ። አዋሬ ሴቶች አደባባይ አካባቢ ነው አንድ ግሮሰሪ አለኝ
እሺ እና ደምበኛ promoter ኦቹን ማግኘት አልቻልኩም። አንዳንድ ነገሮች ልናገኝ አልቻልኩም። ድራፍቶቹን ሰሞኑ መስመረኛ ተቀይረዋል መሰለኝ መጥተው አይጠይቁም እና ተቸግረናል። እና promoter ሩ ብናገኝ promo ጋር ማግኘት ስልኩን text አደርግልኛለሽ?
እ፣ ደንበኛችን እኛ ስልክ ቁጥሩን መስጠት አንችልም፣ ግን እኔ አሁን ቅሬታዎትን ያጋጠመውትን ችግር መዝግቤ ለእነሱ ክፍል ማስተላለፍ እችላለሁ። ከዛ እነሱ ይደውሉላቸዋል።
እሺ እሺ እሺ፣ እ፣ ምንድን ነበር እ፣ ያጡት? ድራፍቱ እየመጣሉት አይደለም ነው?
አባሎቹ የመቶኖቹ ልናገኛቸው አልቻልንም።
አዎ።
እ፣ ሌላ ደግሞ አሁን የኦክሲጅን ነገሮች አሁን አሁን አሁን እየመጡ ይጠይቃሉ፣ ያለው ችግር ይጠይቃሉ። እ፣ ድራፍት የሚታጠበው ምን ኦክሲጅን ደንበኛችን ይችላል?
ኤቭሪቲንግ ነገሮች መጥተው ይጠይቃሉ። ከሌላ ቦታ ነው የመጣ ሐዋሪ ላይ እንደዛ ነገር የለም።
እሺ፣ እ፣ ምንድን ነው የሚጠይቁት? ደንበኛችን ይቅርታ።
ሁሉም ነገር እየመጡ ስለ ቢራው ምናምን ይጠይቅ ሌላ ቦታ የሌላ ቦታ መንፈስ ነው የምነግርሽ።
እሺ፣ በርሜል እ፣ ማለት ኦክሲጅን ካለቀ ይደወልላቸዋል። እ፣ ኦክሲጅን ያመጣ everything ነገሮች ላይ በቢራ ዙሪያ ላይ ብዙ የሚመጡ አሉ።
እህ፣ እዚህ ጋር እንደዚህ አይነት መንፈስ አላየሁም።
እም፣ እሺ፣ እዚህ እ፣ አካባቢ ማለት ነው።
እሺ። promoter ሩ መቼ ነበር ለመጨረሻ ጊዜ ጎበኙት?
አልጨራ- አይደለም።
ደንበኛችን መስመር ላይ ያሉ መቼ ነበር የጎበኙት ለመጨረሻ ጊዜ? ፕሮሞተሩ ማለት ፕሮሞተሩ አ- የመስመር ፕሮሞተሩ አላቃ አናውቀውም። መጥቶም አያውቅም፣ ጠይቆም አያውቅም።
ጭራሽ አዎ መታወቅም አዎ አዎ።
ምን ያህል ጊዜ ማለት ነው?
ኧረ አሁን ከገባሁኝ እ፣ ሶስት ወሬ ነው።
አሀ፣ ሶስት ወር ሙሉ አልመጣም።
አዎ አዎ።
ደውሎሎትም አያውቅም።
አናውቅም፣ ስልኩም አናውቀውም። እንዴት እናውቀዋለን? እኛ አዲሶች ነን። አዎ አዎ፣ እሺ፣ እሺ። ደንበኛችን የቢጂ ID ወይ ደግሞ የ TIN number ኡን ይንገሩኝና ቅሬታውን ልመዝግብሎት።
እሺ እሺ፣ እነግርሻለሁ።
እሺ